እኔ ችለኛ ማለት ነው ማቆም ልርዳ
የዛሬ ሳምንት ብር ሳስተላልፍ ቀርቶብኝ ነበረ ወደ ቫሞስ
እሺ አመልክተው ነበር እኛ ጋር
አዎ ደውዬ ቴሌብር ላይ ማለት ቴሌግራም ላይ ላክልኝ ምናምን ብላችሁ ልኬላችሁ ነበር፣ ግን እስካሁን አልተመለሰም።
እሺ ማን በሚል ስም ነው ያስመዘገቡት?
አብርሃም
እሺ ደንበኛችን ያየሁት ነው
እ በቁጥሩ አዎ፣ ይሄ ነው።
ቁጥሩ ይሄ ነው አይደል? ቁጥሩ ይሄ አዎ ነው።
አዎ አዎ።
እሺ መስመር ላይ ጠብቁኝ፣ ያየሁት እሺ።
እሺ መስመር ላይ ያሉ ደንበኛችን እ መስመር ላይ ያሉ አለሁ አለሁ አለሁ።
እሺ ስላስጠበቅ ነው ይቅርታ። እዚህ ጋር እንደሚያሳየኝ መቶ ብር ነበር የሞከሩት አይደል?
አዎ አዎ እሺ በእኛ በኩል ተስተካክሎ ወደ ቫሞስ ቤት account ዎት እንዲተላለፍ አድርገነው ነበር።
እሺ እስካሁን ሳይገባ ከዘገየቦት ቫሞስ ቤቲንጎችን ነው የሚያናግሯቸው።
እሺ እሺ፣ ለመልካም ቀን ይሁንልዎት።